Hello hello ሰላም ጤና ይስጥልኝ
እግዚአብሔር ይመስገን።
አለን ምንድነው? hello
አቤት ይሰማል። ምን ልርዳው?
እ ትናንትና ማታ የሆነ ጥያቄና መልስ ሞክሬ በአየር ሰዓት አይሰራም እንዴ?
እ እንዴት በአየር ሰዓት ማለት
እ የሆነ ትኬቱ ማለት ነው አገዛዙ ለመጫወት በብር ነው።
ትኬት አይሸጥማ። coin ገዝተው በ coin ነው ጥያቄና መልሶችን የሚጫወቱት።
coin እንዴት እ እ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ሶስት ቁጥር ላይ
እሺ ሶስት ቁጥር ላይ coin ለመግዛት የሚል አለ። በሁለት ብር አንድ፣ በስምንት ብር ስድስት እና በአስራ አምስት ብር አስራ ሁለት አለ።
እሺ አስራ ሁለቱ coin አስራ ሁለት እ ጥያቄ አስራ አለው።
አምስት ብር አይ ለ- በአንድ coin ወይ በአንድ ትኬት ገብተው የሚጣ- የሚጫወቱት አስር ጥያቄዎችን ነው። አስሩንም ካልመለስኩ ከመለሱ ትኬት ይሸልሙታል።
እህ፣ እህ፣ አመሰግናለሁ።
ችግር የለም።